ጤና ይስጥልኝ አክስቴ ማለት የባኮ ልርዳዎት?
ከአንድ ደቂቃ በፊት ማለት ከአንድ ሰዓት በፊት ቴሌብር ትራንዚት አድርጌ እንትን ያደረጉት ትራንዚት ያደረጉትንም መረጃ በቴሌግራም ላክልኝ ብላችሁ ልካችሁ አልደረሰኝም ብሩ እስካሁን።
እሺ ቴሌግራም ላይ ልከውልናል። ቴሌግራም የሚጠቀሙበት ቁጥር አሁን የደወሉበት ነው።
አይ በሌላ ሰው ሲም ካርድ ነው የላኩት። ብሩ ግን በዚህ ነው እኔ ቴሌ ብር የተገለገልኩበት።
እሺ ማን በሚል ነበር እርሶ ያስመዘገቡት ደንበኛችን?
የኔ ነው
አዎ የእርሶ
ናትናኤል ማን
ናትናኤል በሚል እሺ ደንበኛችን እዚህ ጋር እያየውልዎት ነው ያለሁት። እርሶ የላኩልን screenshot እኛ ጋር ደርሷል። ለባለሙያዎቹም ተላልፎልዎታል። ስለዚህ ተሰርቶ እንዳለቀ እኛ ደውለን እናሳውቆታለን።
አይ ግራ ስለገባኝ ነው ዝም ስላለች ያው ብዙ ወረፋዎች ስላሉ ነው ተመሳሳይ የሆኑ ጉዳዮች ስለነበሩ የእርሱም በዛ መሰረት ይስተናገድና ተስተካክሎ እንዳለቀ እናሳውቆታለን። እሺ ደንበኛችን መልካም ምሽት ይሁንልዎት።